ጤና ይስጥልኝ ከ call center ምን ልርዳው?
አዲስ ጂዳ flight flight ፈልጌ ነበር።
ከየት ወዴት?
አዲስ ጂዳ ጂዳ round ላይ
ድምፆት አይሰማ ምን አለኝ? ከአዲስ አበባ
አዲስ ጂዳ ጂዳ አዲስ ደርሶ መልስ ማለት ነው።
አዎ እሺ ለመቼ ነው የፈለጉት? መሄጃና መመለሻ ቀን ይስጡኝ።
Wednesday Wednesday ለሰባት ቀን አሁን የፊታችን ሮብ
እም?
አሁን የሚመጣው ሮብ ነው።
አዎ next week እሺ እሺ እያየሁሎት ነው። አለው እሺ እያየሁሎት ነው። ሲስተም ስሎ ስለሆነ ነው ዛሬ እሺ ችግር የለም
እሺ ወይ ሲሰጠኝ ለድሎት ወይ ትጠብቁኛል። እየሰራ አይደለም እም? እሺ system እየሰራ አይደለም ወይ ትንሽ system እየሰራ አይደለም ወይ ትንሽ ይታደሱኛል ወይ ደግሞ ልደውልሎት ሲሰጠኝ price ኡን check አድርጌ እሺ ሶስተኛ አስራ አንድ እሺ
ሀያ ሶስት እሺ አስራ ዘጠና ዘጠና ሶስት ሀምሳ አስራ አንድ ሀያ ሶስት ዘጠና ሶስት ሀምሳ- ሀምሳ ስምንት
እሺ አስራ አንድ ሀያ ሶስት ዘጠና ሶስት ሀምሳ ስምንት አዎ
ነው አይደል?
አዎ አዎ
እሺ One እሺ week ነው።
እደውላለሁ። እሺ እሺ እሺ ይቅርታ